እንደዚህ አድርገሽ ትተይዋለሽ እርጥቡን ያዚህማ እንደዚህ አድርገሽ ትተይዋለሽ እርጥቡን አቃጠላት እንጂ እኮ taste ኡ ቆንጆ ነው መሰለኝ hello ማለት ወዬ ማክሲዮ ሬስቶራንት አዎ ከ BeU delivery ነበር እሺ
በ order ነበር ዘጠና አንድ ዘጠና ሶስት ሀያ ሰባት እሺ half ምስር እና half ጎመን በቆጮ ታዛችሁ ነበራ አዎ ሰጣችሁት እንዲያወጣችሁለት order ኡን አዎ አዎ በቃሽ አመሰግናለሁ እሱን check ለማድረግ ነው